ጤና ይስጥልኝ ጉዳይ ሀና አባላል ምርተው
ጤና ይስጥልኝ።
አብሮ ይስጥልን።
አይ፣ ስራ ምናምን ለመመዝገብ ፈልጌ ነበረ።
እሺ ሙሉ ስሞን ይንገሩኝ።
እኔ ፍቅር ተሻለ እባላለሁ።
ማናሉኝ? ይቅርታ ኤፍሬም
ተሻለ
ኤፍሬም ማናሉኝ?
ተሻለ ተሻለ እሱ እድሜ
ሀያ ስምንት
አሁን በደወሉ ስልክ ይገኛሉ?
እ እ ምን አልሽ?
አሁን በደወሉበት ስልክ ይገኛሉ?
አ እሱ መኖሪያ አድራሻውን
ውቅሮ
ምን አሉኝ?
ያው ክልል አንድ ማለት ነው ትግራይ።
እሺ እኛ አሁን ላይ እየሰራን ያለነው አዲስ አበባ ላይ ብቻ ነው።
okay አይደለ?
አዎ አዲስ አበባ ላይ ወይ በሚመጡ ሰዓት ደውለው መመዝገብ ይችላሉ።
እሺ አመሰግናለሁ። okay እሺ መልካም ቀን። እሺ